hello ጤና ይስጥልኝ ችብችብ
ሰላም ወንድሜ፣ ዛሬ order ነበረኝ እና እሺ ወጥተዋል እንዴ? አልደወሉልኝም። ማንም የደወለልኝ የለም።
okay ስልኮትን ልንገሩኝና accept ከተደረገ ልንገሩት።
አስራ አንድ አስራ አንድ ሀምሳ አንድ ሀምሳ አንድ
ዘጠና ስድስት አርባ አራት ዘጠና ስድስት አርባ አራት
አርባ አራት ህይወት- ህይወት በሚል ነው።
አዎ ህይወት
አቮካዶ፣ ካሮት፣ ቲማቲም ምናምን ነው አይደል?
ሽንኩርት አዎ።
አዎ ዛሬ ይመጣሉታል። driver ኡ ማን እንደሆነ check አድርጌ ስልክ ደውዬ እነግሮታለሁ።
መልካም እሺ። ራቅ ስለምል ቀድሜ አካባቢ ነው?
እንድዘት ነው። ወደ ሱሉልታ ነው የኔ መስመር።
ሱሉልታ አዲስ- ሱሉልታ ነው?
አዲስ ገ- አይ፣ እዛ አይመጡም አውቃለሁ።
አዎ አዎ እስከ አዲሱ ገበያ ድረስ ነው የሚሄዱት።
አዎ አዲሱ ገበያ መጥቼ ነው የምቀበላቸው። ቀድሞ እንዲደውሉልኝ ነው። እኔ ኦኬ ቀድሜ እሺ እንደወጣ እሺ እሺ ለዛ ነው።
እሺ